hello ሰላም ጤና ይስጥልን Best Bet
ብር withdraw አድርጌ ነበር አልገባም።
መቼ ነው?
አሁን ስንት ብር?
አስራ ሁለት ሺህ እሺ ከአስር ሺህ በላይ ሲሆን approve ስለሚጠይቅ ነው። Best እ?
ቤት እ?
ስልኮን ጋር Best Bet ስልክህን
ዜሮ ዘጠኝ እሺ አስራ ሰባት እሺ ሰማንያ እሺ ሰባ ዘጠኝ ዜሮ ሶስት
ስንት ብር አልከኝ?
አስራ ሁለት
አሁን ገብቷል። check ማድረግ ትችላለህ። እሺ እሺ ስለደወልክ እናመሰግናለን። መልካም ቀን።
እሺ